ቤት ሄሎ ሄሎ ቤት ሰላም ነው አቤት ሰላም አለን አለን አለ account መክፈት ፈልጌ ነበር ነው register ለማድረግ ነው
አዎ እሺ BestBet dot bet ላይ ገብተሃል
አዎ ሞክሬ ያለው ግን ኮድ አለክ ብለኝ ነው ኮልን forget ነው እንዴ
እ?
forget ለማለት ነው register ለማለት ነው ይፈልጋል አይ register ለማድረግ register ከሆነ register የሚለው መጥቶልሃል አይደለ BestBet ላይ አ አ ስለዚህ register የሚለው እንትና ከሆነ ስልክ ቁጥርን ስታስገባ ዘጠኝ ብለህ ጀምረህ አስገባ ዘጠኝ ብለህ ማለት ነው አ እንደዛ ነው ያስገባው እሺ password ስታስገባ ደግሞ የመጀመሪያዎቹን ሁለት ፊደል አድርጋቸውና አ የመጀመሪያውን capital letter ሁለተኛውን small letter አድርገው አሃ ከዛ አምስት የተለያዩ ቁጥሮች አስገብተህ አ አንድ መጨረሻ ላይ symbol ጨምርበት ወይ ኮከብ ወይ መሰላል ማለት ነው
አሃ ከዛ ራሱን password ደግመኸው register ማድረግ ትችላለህ እሺ
እና password ኡ ማለት አንድ ካፒታል ካለው ሌላ ቁጥር መሆን አይችልም ይችላል ግን አንድ ደግሞ lower case ያስፈልገዋል small letter ያስፈልገዋል small የሆነ letter ማለት ነው አ
እሱም ስለሚያስፈልገው ሁለቱን አስገብተህ ቁጥር አስገብተህ symbol ማስገባት ማለት ነው አዎ ማለት password ኡ የኔ እንደዛ መሰለኝ እንትን ካፒታልም አለው small ም አለው ግን መጀመሪያ ከዛ- ላይ አድርጋቸው የመጀመሪያውን capital letter ከዛ small letter ከዛ የተለያዩ ቁጥሮችና አንድ symbol ማለት ነው እሺ ልሞክር እንደዛ